ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
አሁን ደውዬ ነበረ ስልክ ቁጥር ላክልኝ በቴሌግራም ምናምን ብለሽ ነበር።
ልከዋል?
ትላ- እ እ ልኬዋለሁ። አዎ ትናንት ነው transaction ደግሞ የላኩልሽ።
ማን ልበል ስሞትን?
ታደለ የሚል ታደለ ዘመሙ የሚል ትናንት ልኬልሻለሁ፣ ዛሬም ልኬልሻለሁ። ግን አደለ ምንም- ዝማሙ።
አዎ አዎ
እሺ አይተነዋል። እ፣ ሲስተካከል እናሳውቆታለን። ቴሌግራም ላይ ጠብቁ።
okay፣ አዎ ትናንትም እንደዛ ልል ነበር። ኧረ እናትሽ።
አዎ እኮ ዛሬ እኮ ነው ስልክ የላኩት።
እሺ እሺ እኛ ምንም ማድረግ አንችልም። ትናንት በሰዓቱ ቢልኩ እናደረግለት ነበር።
ትናንትና በቃ transaction ብቻ ላክልኝ ላክልኝ ነው ያልሽኝ እንጂ አዎ አይ text ስ- ስ- እዛው ላይ ስናደርግለት ቶሎ ቶሎ ቢመልሱ ይስተካከል ነበር። ግን ያው ዛሬ ስለሆነ ዛሬ ሲስተካከል እናሳውቆታለን። ይጠብቁ። እሺ